Hello ሰላም ጤና ይስጥልኝ።
አብሮ ይስጥልን። Hello አቤት
የፕሮግራሙ ላይ ለመሳተፍ ነበረ ሰው ላይ stand-up comedy አዎ።
እሺ የስንት ሰዓቱን ነው መታደም የፈለጉት?
ቅድም ተመዝግበን ነበርና ሰው ለመጨመር ይቻላል?
ይቻላል። አዎ
እሺ ምን ልንገርሽ ቁጥር ነው ወይ እ ስሞትን ይንገሩኝና መጨመር የሚፈልጉትን ብዛት ይነግሩኛል።
ሙልጌታ ጉደታ የሚል ነው ያስመዘገቡ
እሺ ስምንት ሰዓት ላይ እ ሙሉ ጌታ እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ ዘጠኝ አስራ ሶስት እሺ ስልሳ ስልሳ አስራ ሶስት ድጋሜ አስራ ሶስት ዜሮ ሰባት ዜሮ ሰባት የስምንት ሰዓቱን ነው።
አዎ እሺ ስንት ሰው ነው የሚጨምሩት?
አንድ ሰው ሌላ አንድ ሰው ቅድም ያስመዘገብኩት ነበር አሀ እሺ እሺ ተጨማሪ አንድ ሰው እሺ እሺ እናመሰግናለን። ያው ቀደም ብለው መጥተው ትኬቱን እዛው ያገኛሉ።
እሺ ስንት ሰዓት መድረስ አለብኝ?
እ ስምንት ሰዓት ነው የሚጀምረው። ከዛ ቀደም ብለው ቢመጡ አሁን እየሸጥን ነው ከሶስት ሰዓት ጀምሮ እዛው ነን። ከቻሉ ቀደም ብለው በ- ደርሰው ትኬቱን ይውሰዱ።
እሺ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ጊዜ።
እሺ።